ጤና ይስጥልኝ።
እንዴት ነሽ?
እግዚአብሔር ይመስገን እንደውም ችግር ነው መረጃዎች አሜን። ደህና ስልጠና ቅድም እያወራሁ ተቋረጠብኝ እና OK በአካል ተገኝቶ ለመሰልጠን ነበረ።
ይቻላል።
እስኪ ንገሪኝ መረጃዎቹን።
ሶስት ወር ነው የሚቆየው እ፣ በሳምንት ሁለት ቀን የሶስት ወር ሙሉ ክፍያ አስራ አምስት ሺህ ብር ነው።
OK
assignment አለ። ቪዲዮ የምትሰሯቸው የመመረቂያ ቪዲዮዎች ይኖራሉ። እናስመርቃለን። የኮሜዲያን እሸቱ ነው በአካል የሚያስተምራችሁ።
እህ። መች ነው class ኡን ጀምረው?
የፊታችን እ፣ ሰኞ መጋቢት ሁለት OK ሰኞና መች ነው ያልሽኝ?
ሰኞና ሮብ
ብቻ ነው ሌላ አማራጭ ቀን የለውም?
ኦንላይን ካልሆነ የለውም OK ስለዚህ ምንድን ነው የሚጠበቅብኝ?
መመዝገብ
OK በምንድን ሲወስኑ ነው?
ይደውሉልን ነው። በስልክ ነው የምንመዘግበው። ሲወስኑ ይደውሉልን።
አሀ እሺ ክፍያውን በዛው ነው የሚከፈለው አዎ ቴሌግራም ላይ እንትን ቁጥሩን እንልክሎታለን text አድርገን account ኡ? እሺ አ፣ አመሰግናለሁ።
እሺ